ያቺ ያስቀመጥን ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ኧረ በእናታችሁ ስልካችሁ በጣም አስቸጋሪ፣ ወይ ስልካችሁ አይሰራ። እኛ እኮ በጣም ተቸገርን። በእናትሽ ወይ እንትናም ያነሳና እደውልልሻለሁ ይላል፣ አያደውልም። ሄደን እናገናኝ እባክሽ።
እሺ ስልኳን እሷ አታነሳ። ቀን ሙሉ ነው የደወልኩት በእናትሽ። ለስራ ምን እኮ ነው ነበር ያለው።
ምንድን ነበር?
ካፌ እናቴ?
ሰርገስተን ነበር አዲስ እና እሺ
ስኬጁን ተደውሎ ነበረ። ስልካቸው አልመለሳችሁ ምናምን አለኝ ሰላሙ።
እሺ ሄደን ሄደን አናግሪያት አለኝ። እሷ ደግሞ አታነሳም ስልክ።
አ ዲሊቨሪ ነው።
አዎ እኮ ስላናግራት ነበረ እሺ እ፣ አሁን ስልሳ ቤቱ ላይ ደውይላትና አሁን እያወራች እኔ ነው በ- ስለሆነ።
በፈጠረሽ በፈጠረሽ ይኸውልሽ እኔ- ይሄ ኮምፒውተር ነው ይሄ እኮ እሺ ወይ ኮምፒውተር ንገሪያት እንደ እኮ ኮምፒውተር ገባኝ እናንሳለ ደግሞ አቅ- አ- አውቀዋለሁ እኮ ቢሮ መጥቻ አውቃለሁ አዎ እኮ እና እናት ታዲያ እንዴ ስልክ አታነሳማ እሷ የመጣች ነው ስልክ ምን የምታነሳው personal ስልክሽን ስልኳን ሰጣሽ ነበር እኔ ስ- ሰላሙ ነው ስልኳን የሰጠኝ ስልሳ ስልሳ የሚለው ላይ እኮ ደውላት ደውይላት አለኝ አዎ ደውይላት አታነሳም በፈጠረሽ እንዴ ፎቶ አንስቼላክልሽ በምን ቀንም ሙሉ ከጠዋት ጀምሬ ደውላ አታነሳም
ሄሎ ሌላ ከይኸው ትመጣለች ታዋሪያታለች
የኛን ማለት ነው እኛ አንቺ ያለ አዎ አዎ
ሄሎ ሄሎ ሄሎ እንዴት አልሽ እግዚአብሔር ይመስገን። እንዴት ዋልሽ?
አለ ወይ እ፣ ስልክሽ እኮ እምቢ አለኝ ሄሎ ስልክም አትመልሽም እና ሰላሙ ደውዬ ጠዋት እም፣ already የእናንተ schedule ተደርጎ ሲደወል ስልክ አትመልሱም አለኝ maybe አለቃዬ ስልክ መሰለኝ okay።
ስብሰባ ምናምን ስለሆነ ስልክ አልመለሰም እም፣ ሻይኒንግ ስቶን ነበር የደወልኩት ሻይኒንግ ባለለሆ እኮ ደውዬለት ነበር። ለሱም ኮምፒውተር አዎ።
አላመጣችሁም?
ኮምፒውተር አሁን ዛሬ ላምጣለሽ ወይስ ነገ?
ኮምፒውተሩን ይዘሽ ነይና በተመቸሽ ሰዓት
እሺ ዛሬ ላምጣ።
ይቻልሻል።
እሺ ስለዚህ መቼ መረከብ እንችላለን? cash register ኡ ተ- እንትን ተጭኖ ነው። እኔ እኮ ባለፈው urgent ስለተባለ ብዬ ሳይ ኮምፒውተር የለም።
ደጋግሜ ደወልኩኝ እኮ ሄለን፣ ስልክሽን አንቺ አትመልሽልኝ። በጣም ደወልኩለት እኮ ለሱም ላለቃሽ።
እሱማ ያው አለቃዬማ እንግዲህ ወይ እንደውም ለሰላም ሁላ ሰጠሁት እኮ።
አዎ እኮ እሱ እንዲደውልለት።
ደውለት ነው ጣ- አይ አላነሳልኝም አለ።
አይ እኔም ደውዬ እኮ አውርቼው ነበረ እና ኮምፒውተር አላመጣችሁም እስ- የመጣቸው ስልክ አልነ- የለኝም ስለው እንትን አለኝ። ቆይ ደውዬ check ላርጋት አለኝ። ደውላለሁ አለኝ። አልደወለልኝም።
አ አልደወለም። እሺ የኔ ቁጥር ትይዝልኛለሽ?
እም?
አሁን እኛ ፒሲም ዘንድ እንመጣለን።
እሺ እ፣ ቁጥሬን እ፣ ሌላ ሰው ነው የምልካው ቀን።
ችግር የለውም።
እሺ እሺ። በቃ ስለዚህ እኮ deliver ነገ ይሆንልናል። ዛሬ ይመጣል።
አይ እ፣ በ schedule ነው። ነገ ሲጀመር የለንም delivery። ገና ሶፍትዌር ተጭኖ ነው።
እሺ
የት አካባቢ ነበረ ቦታ?
ሀያ ሁለት መክሊት ህንጻ።
ካለቀ አርብ ላይ ካልሆነ ሰኞ ላይ ነው የሚሆንልሽ።
እሺ እሺ እሺ